ሄሎ ሄሎ ጤና ይስጥልኝ። አቢድ ነኝ።
አብሮ ይስጥልኝ። አማን እንዴት ነህ? ታዲያ አለ deposit ለማድረግ ብዬ አቃተኝ። እምቢ አለኝ።
Okay አሁን እያስቸገረ ነው። አዎ browser ም ቀይር ምናምን ብላኝ ነበር። ዳኒ አንተ ነህ አይደለም? ሀሚድ ነኝ እኔ። ላገናኘህ ወይስ?
አይ ችግር የለውም normal። አይ normal ማለት እኔ ጋር ነው ወይስ ብዬ ነው።
Okay አይ እንትን ያልከው ካለ deposit ያደረግከው ካለ እና message ከተላከለ ላክ። ከሌለ ግን ያስቸገረ ስለሆነ ለተወሰነ ጊዜ እንትን እያለ ነው አሁን ላይ።